ጠፋኝ ስትርቂብኝ ካይኔ ስደሰት ስትሆኝ የለኝ ከጎኔ ታውቂያለሽ ሁሉንም ስለኔ ያለ አንቺ አይሆንልኝ እኔ በቃ አልፈልግም እኔ ካንቺ ውጪ ማለጎኔ ጨረቃዋ ያለሽ ለኔ አላይም ኮከብ ለምኔ በቃ አልፈልግም እኔ ካንቺ ውጪ ማለጎኔ ጨረቃዋ ያለሽ ለኔ አላይም ኮከብ ለምኔ